ትዝታሽ ኃይለኛው ትዝታሽ ኃይለኛው ትዝታሽ ልረሳሽ አልቻልኩም በምን ሰበብ ልጥራሽ በምን ሰበብ ልጥራሽ በምን ሰበብ ልጥራሽ እከደከ ሰይጣን ይህም ቤት ላስረጀመው ወና እንደከረመ ያቃዠኛል ምነው እከደከ ሰይጣን ይህም ቤት ላስረጀመው ድንገት ኮሽ እያለ አሟሟኝ እንደጀመው ያገኙኝን ሁሉ ዝቅ ተቀብዬ እንዲህ ነህም ሲሉ ይመስገነው ብዬ አለፉኝ ያልኩት ዘመድ ጎረቤቱን እኔ እስካንቺው ጋር ነኝ ቀንና ሌሊቱ አለፉኝ ያልኩት ዘመድ ጎረቤቱን እኔ እስካንቺው ጋር ነኝ ቀንና ሌሊቱ ተናደጅ ልታገሰ አቆጣሽን ላበርደው አሃ፣ እዳው ተችሎ ነው አሃ፣ ሰው የሚወደደው አሃ፣ የሳቅ ብቻ አይደለም አሃ፣ ነት ያንቺስ ተዘታ አሃ፣ ኩርፊያሽን አፈቃለን የተለዩሽ ነጣን እንኳን ሰው ለምዶ መውደድ ያለበት እንኳን ሰው አጥቶ ናፍቆት ያለበት እንዲያውም እንዲያው ነው የኔማ ሰውነት የኔማ ሰውነት እንዲያውም እንዲያው ነው የኔማ ሰውነት የኔማ ሰውነት አጉል ተቆራኝቶኝ ኃይለኛው ትዝታሽ ኃይለኛው ትዝታሽ ኃይለኛው ትዝታሽ ልረሳሽ አልቻልኩም በምን ሰበብ ልጥራሽ በምን ሰበብ ልጥራሽ በምን ሰበብ ልጥራሽ ናቁተከን ደግመው ይባርከን ካሉበት እግዚኦም ዋጋ አለው ከተላመኑበት ሱባኤን ያወቀው ሁነኔን የፈራ ከአምላክ ይታረቃል እንኳን ከሰው ጋራ አንቺም አልተመለሽ እኔም አላስቻለም በሀሳብ ዋዣለው እያብሰለሰለ በአይኔ የዋለለ የገላሽ ትዝታን እናፍቅሻለው ጠዋትና ማታ በአይኔ የዋለለ የገላሽ ትዝታን እናፍቅሻለው ጠዋትና ማታ አካሌ ክንድሽን የሚያውቀው ጓዳውም ጭራለ ገላቶም ያሞቀው ገላቶ